ሄሎ ሄሎ እንዴ ወይ customer cancel ምናምን ብለኝ ነበረ።
አዎ እሺ መልሰው። እሺ
cancel ነው አዎ cancel ነው መልሰው። የት ምግብ ቤት ነበር? ማክሴዮ ነው።
ማክስ ነበረ ማክሴዮ የት አካባቢ ነው?
ቦሌ ሸገር ጀርባ ነው።
okay የቦሌ ነው። ቆይ እሺ አንዴ መስመር ላይ ጠብቀኝ።
እም፣ የት ምግብ ቤት እንደሚመለስ ለየውና።
እሺ።
ቦሌ ነው ብለኸኛል አይደል?
አዎ ሸገር ጀርባ ማክስ ነው።
እሺ በቃ እዛው መልሰው። እሺ
እሺ አሁን ወጥቻለሁ። የሞተረኛ ነው ግን በ- በኋላ ላይ ነው እንትን የምለው።
እሺ መልሰውና መልሻለሁ ብለህ አሳውቀን አደራ እንዳትረሳው።
እሺ በየትኛው በዚህ ልደውልልሽ?
አዎ በቃ ዜሮ አንድ አንድ
እሺ እሺ